ያስጥልንብኝ።
አምስት መቶ ብር አሁን ይችላል እ አየር ላይ ትንጠለጠለብኝ
ቁጥር ነው አሀ ወዴት ነው? ወደ ንግድ ባንክ ቴሌብር።
ወደ ቴሌ ብር ወደ ቴሌ ብር። ቅድም ወደ ሀምሳ ሺህ ብር አድርጌ ነበር። እሱ ይዞ የያዘ ነው እንጂ ሰው እሱ ገብቷል።
እሱ ገብቷል። አዎ፣ እሱን ቅድም confirm አድርግ ብዬ አድርጌ
ዛሬ ነው አይደል?
አዎ፣ አሁን አሁን አሁን
እሺ confirm አድርጌ እላለሁ። ይገባል። እሺ አሁን እሺ፣ እሺ፣ አመሰግናለሁ።
እሺ፣ መልካም ምሽት።
ይመስላል